ጤና ይስጥልን ጤና ይስጥልን ደንበኛችን
አቤት
ከቢጃይ ጥሪ ማዕከል የምንደውለው ዳና ሆቴል ነው።
አዎ
የቢጃይ መለያ ቁጥር ያዛጭር የጽሁፍ መልእክት በስልክዎ ደርሰውታል?
የምን መልዕክት?
የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት
አልደረሰም።
እሺ ልንገረውት የያዙ አርባ ዘጠኝ
ኧረ ቆይ አሁን አላውቅም። እ፣ የሰውየውን ስልክ ልስጥሽ፣ በዛ ደውይለት።
እሺ ስልሳ ስድስት ቤት ነው ደንበኛችን